ሄሎ ቤተሰቤ ነኝ።
እሺ አለበለኝ እሺ ጥላውን ላይ አርጉት።
ምን አልከኝ?
ጥላውን ላይ አርጉት አለኝ ከሄዱ ከሂሮት።
ማ አቲ አለበልና አዎ አዎ
ጥላሁን ላይ አርጉት። ጥላሁን ማ
የአባትነት ኃይሉ ኃይሉ አዎ
እ ተነግሮታል እሱ
አዎ ቆይ ደውዬ ላናግረውና ምናምን ብሎ የነበረ ሳያናግረው አይቀርም ብዬ ነው የማስበው። ሲደውልኝ ዘና አለኝ። ከፈለጋችሁ ደግሞ ደውላችሁ አናግሩት።
እስኪ እሺ ቆይ አለበል እሺ
እሺ